Hello hello Hello የነሰልኝ ቤተሰብ ሰላም ነው እንዴት ነህ?
አለን አለን እሺ ምን ነበር?
ዊዝድሮ ወልቼ ትናንትና አልገባልኝም ስንት ብር ተቀነሰ እንደ አስራ አምስት ማሪ?
አስራ አምስት ሺህ ከ- ከዛ በታች ነው እንዴ ማድረግ ያለብኝ አይ አይደለም ከአስር ሺህ ብር አ።
በላይ ከሆነ እኛ ነን approve ምናደርገው ለዛ ነው።
okay እሺ እንትን አድርግልኝ ይህ ዜሮ ቁጥር ነው?
ዘጠኝ እሺ ሰባ ሰባት እሺ አንዴ አንዴ እሺ ዜሮ ዘጠኝ ሰባ ሰባት ሀምሳ ሀምሳ አራት አስራ አምስት አስራ አራት እሺ አንዴ ጠብቅ
እሺ
አስራ ሶስት ሺህ አ?
አዎ አስራ አምስት ሺህ ነው እሺ
አስተካከልከው
አህ አንድ ቆይ
እሺ
አሁን ገብቷል check አድርገው እሺ እሺ እሺ አመሰግናለሁ እሺ አመሰግናለሁ አይ።